ዘሰለስቱ ሰዓት አርያ አርያም ጠዋት ግዕዝ መስተጋብ የመራ አርያሙን ይምራ በመሪ ቅደም በአንቺ ተከተል። ሶስተኛ በህብረት መልስ አርያም መሪ አቡን ይምራ በመሪ ቅደም በአንቺ ተከተል። ሶስተኛ በህብረት መልስ በመላ ቀን ምድጋም የለም። አርያም መሪ አስምህን ይምራ አንሺ አንሳ ምቅናይ አርያም በተመራበት ገጽ ጀምረ እግዚአብሔር አምላክ ቡሩክ ሶስት ጊዜ ሶስት ሶስት ጊዜ በል። ምስጋድ ምስራቀ ፀሐይ በአርያም መሪ ገጽ ጀምረ ሶስት ሶስት ጊዜ ከእስመ አቡዬ ጀምሮ አንዳንድ ጊዜ በል። አጽምን ያነሳ ተዘከረነን ይምራ ከአርያም መሪ ቀጥሎ ያለ ሰው ተዘከረነን ያንሳ። በዚያው ገጽ ያሉት ቅንዋቱን ይቅደሙ። ተዘከረነን ከመራው ቀጥሎ ያለ ሰው ላይ ለእግዚአብሔር ይበል። በዚያው ጸሎ በዚያው ያሉት ቅንዋቱን ይከተሉ። አርያም መሪ ስብሐት ለአብ ወወልድ ወመንፈስ ቅዱስ ሲል በህብረት ለዓለም ብለው ቅንዋቱን በዜማ ይዝለቁ። አርያም መሪ ሰለስት ማኒን ይምራ አንሺ አንሳ ማረና ብን በአርያም መሪ ገጽ ጀምረ ቀኝ ግራ አብጽህ ማረና ብንና ዘይክ ልኩሎን ሶስት ሶስት ጊዜ በል መስተውቁ በእንተ ሰላም በል በየሰዓቱ ባዲቶ ይውል አልቦ ኢሳይያስ ወአልቦ ዘተሳልከ ሚዛን በመላ ቀን ምድጋምና ዝማሜ እስከ ምሴት አልቦ አርያም መሪ ሰላም ሰላም ይምራ በመሪ ገጽ ተሳልከ ብለው ሰላሙን ይቅደሙ። በአንቺ ገጽ ወሚት ማጠቀ ብለው ሰላሙን ተከትለው ይዝለቁ። በሶስተኛው በህብረት አርየነ ብለው ሰላሙን ይዝለቁ። ይበልካህን ሰላማ ብሎ እግዚኦ መሐረነ ክርስቶስ ሶስት ጊዜ ህዝቡም እየተቀበሉ ሶስት ጊዜ ይበሉ። ክርስቶስን ብቻ በህብረት በር ይበልቃህን እንደገና እግዚኦ መሐረነ ክርስቶስ ሶስት ጊዜ ህዝቡም ይቀበሉ። ሰላምታ የሶስቱን ሰዓት በል ስብሐት ለእግዚአብሔር፣ ስብሐት ለማርያም፣ ስብሐት ለመስቀለ ክርስቶስ በህብረት በል ናምን ባዕዱ አምላክ በል ይበልቃህን አቡነ ይት በስድስት ሰዓት ዳዊት አኮኑ ብለህስ ከተፈሳይኩ ድገም ይበልቃህን አቡነ ይት የሁለት ቀን ውዳሴ ማርያም ድገም ይበልካህን አቡነ ይት ምህላ መሪ አኮኑን ይምራ እስካ በይብል ወሮጥኩ በጽን እየ ድረስ ወለ ይትቀበሉ ባፎሙ ይድህሩ ወልቦሙ ይረግሙ ይበሉ። የምህላ አንሺ አኮኑን ያንሳ በጎደሎ ምህላ አስመዘ እግዚአብሔር ሳትል በንባብ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም በል በምሉ ምህላ ፈጽም እስከ እግዚኦ ኩነኔከ ወተመየጥ ሀበ አርእስት እስከ እግዚኦ ኩነኔከ ወተመየጥ ሀበ አርእስት በምህላ መሪ ገጽ ጀምረ በጎደሎ በግስ በምሉ በእዝል በል ወደር የሁ ዘይነግስ ሀዋቲሃ በእንተ ዱያን በጎደሎ በግስ በምሉ በእዝል በል የምህላን ሺ እግዚኦ ኩነኔከን ይምራ በጎደሎ ምህላ መቀናይኩ ሳትል ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለ ወለ ዓለም ዓለም በዜማ በል በምሉ ግን ምዕራፉን ፈጽም አርዕስት በጎደሎ በግዕዝ በምሉ በእዝል እግዚኦ ኩነኔከን በምህላን ሺ ገጽ ጀምረ ቀኝ ግራ አብጽ ይበልካይን መስተብቁ በእንተ እለ ይነግዱ የምህላ መሪ እግዚአብሔር ቆመን ውስተ ማኅበራ ማልክት ድረስ ይምራ ሀሌታ አትንካ የምህላን ሺ ያንሳ በጎደሎ ምህላ ወተጓሂለው ወሙ ሳትል በንባ ስብሐት ለአብ ወወልድ ወመንፈስ ቅዱስ ዓለሙ ለዓለመ ዓለም በል በምሉ ግን ምዕራፉን ፈጽም በጎደሎ በግዕዝ በምሉ በእዝር አርዕስት በግዕዝ አርዕስት እግዚአብሔር ቆመን በምህላ መሪ ገጽ ጀምረ ቀኝ ግራ አብጽ ስብሐተ ነግበል ይበልቃህን በስተብቁ በእንተ ዝናማት በል የምህላ መሪ መጀመሪያውን እስመላ ዓለም ይምራ በመሪ ቅደም በአንሺ ተከተል በምህላ አንሺ ገጽ ጀምረ በጎደሎ በግዕዝ በምሉ በእዝራ ርዕስ የይስም ግራ ቀኝ አጽ ሶስተኛ ዘቀዳሚ እስመላለም በህብረት በር ሁለተኛውን እስመላለም የምህላን ሺ ይምራ በምህላን ሺ ገጽ እስመላለም ቅደም በመሪ ተከተል አርስ ማኒን በምህላ መሪ ገጽ ጀምረ ቀኝ ግራ አብጽስ መላለሙን በህብረት መልስ መሪ አቡን ይምራ በመሪ ቅደም በምህላ አንሺ ገጽ ተከተል አርዕስት ብፁዕ ብእሲን በምህላ አንሺ ገጽ ጀምረ ግራ ቀኝ አብጽስ ሶስተኛ አቡኑን በህብረት መልስ ወድሬው ይበልካህን ምህረቱ ላብ ብለህ በግዕዝ በአራራይ በእዝድ እግዚኦ መሐረነ ክርስቶስ ሶስት ሶስት ጊዜ ከመሰለስቱ ሰዓት አብጽ ስብሐት ለእግዚአብሔር ስብሐት ለማርያም ስብሐት ለመስቀለ ክርስቶስ በህብረት በል ናምን ባህዱ አምላክ በል የበልካይን አቡነ ይስት ወምዝ በስድስቱ ሰዓት አርያም በሶስት ሰዓት የመራ ይምራ በመሪ ቅደም በአንቺ ተከተል በሶስተኛው በህብረት አልብስ አርያም መሪ አቡን ይምራ በመሪ ቅደም በአንቺ ተከተል ሶስተኛ በህብረት መልስ አርያም መሪ አምላኪ አምላኪ የነጽረኒን ይምራ ሀሌታ አይነካም በአንሺ አንሳ በመካከል ዘአምራኪ አይገባም በመጨረሻ ብቻ በል በአርያም መሪ ገጽ ጀምረ ከእንግራ ምክናይ ኢትዝክር ለነን ኢትዝክር ለነን ሶስት ሶስት ጊዜ በል ምስጋድ በአርያም መሪ ገጽ ጀምረ እስመ አንተ ንቃኝ ግራ ሶስት ሶስት ጊዜ አብጽ ወብዙ ጀምሮ አንዳንድ ጊዜ በል በሶስት ሰዓት ተዘከረነን የመራ ተዘከረነን ይምራ ከአርያም መሪ ቀጥሎ ያለ ሰው ተዘከረነን ያንሳ በዚያው ያሉት ቅንዋቱን ይቅደሙ ተዘከረነን ከመራው ቀጥሎ ያለ ሰው ወነጽር ሰረሪወት ይበል በዚያው ያሉት ቅንዋቱን ተከትለው ይዝለቁ አርያም መሪ ስብሐት ለአብ ወወልድ ወመንፈስ ቅዱስ ሲል ለዓለም ብለው ቅንዋቱን በዜማ በህብረት ይዝለቁ አርያም መሪ ሰለስተ ሳለኒን ይምራ አንሺ አንሳ ማርና በል በአርያም መሪ ገጽ ጀምረህ ከመሰለስቱ ሰዓት አብጽህ ማስታውቁ በእንተ ሰላም በል አርያም መሪ ሰላም ይምራ አባባሉ እንደ ሰለስቱ ሰዓት ሰላም ነው። ይበልካህን ሰላማ ብሎ እግዚኦ መሐረነ ክርስቶስ ሶስት ጊዜ ይበል ህዝቡ ይቀበሉ ዘህብረት ጋዳን ብቻ በል ይካ ይበልካህን እግዚኦ መሐረነ ክርስቶስ ሶስት ጊዜ ህዝቡ ይቀበሉ የስድስት ሰዓት ሰላምታ በል ስብሐት ለእግዚአብሔር ስብሐት ለማርያም ስብሐት ለመስቀለ ክርስቶስ በህብረት በል ናምን ባህዱ አምላክም በል ይበልካህን አቡነዊት በዘጠኝ ሰዓት ዳዊት ተመሳይቁ ብለህ ነቢያትንና ሰሎሞንን ጨርሰህ ድገም። አደጋገሙ እንደ ሶስቱ ሰዓት ነው። ይበልካህን ከዳዊት ከነቢያት ከሰሎሞን በረከት ረድኤት ይክፍለን ብሎ አቡነ ይስት የሁለት ቀን ውዳሴ ማርያም ድገም። ይበልካህን አቡነ ይስት መላ መሪ ተፈሳይኩ ብሎ እስከ መናብርተ ዳዊት እስከ መናብርተ ቤተ ዳዊት ድረስ ይምራ ወለት ይቀበሉ ወተዚያ ነው ዳይራ ለኢየሩሳሌም ይበሉ አንቺ ተፈሳይኩን ያንሳ ወከማ አይና አመት ሳትል በልባ ስብሐት ለአብ ወወልድ ወመንፈስ ቅዱስ በል። ይህ በጎደሎ ምህላ ነው። በምሉ ግን ምዕራፉን ፈጽም። በምሉ ምህላ ይትባረክ እግዚአብሔር አምላክነ አንድ መስመር ዘኢያግባእነ ውስተ መስገር ተማይገቶም አንድ መስመር ነው። እስቴተ ፍሬሃረ ከርስ በዜማ አንድ መስመር ነው። ንባቡ ግን በቤተልሔም ሁለት መስመር ነው። በባታ እንደ ዜማው አንድ መስመር ነው። ጠንቅቅ አርዕስት በጎደሎ በግዕዝ በምሉ በእዝል ተፈሳይኩን በምህላ መሪ ገጽ ጀምረህ ቀኝ ግራ አብጽህ መስታውቁ በይን ተፍሬ ምድር በር የምህላ አንሺ ተዘከሮን እስከ ዋካመ ይሁወኑ አመላይን ትየ ድረስ ይምራ ህዝቡ በህብረት ወይ ድቃሰ ይበሉ ባለተራ ወይ ድቃሰ ብሎ ያስተዛዝን በጎደሎ ውስጥ አጸደ ሳትል በመሪ በዜማ ስብሐት ለአብ ወወልድ ወመንፈስ ቅዱስ ይበሉ በአንቺ ገጽ ለዓለም ወለዓለም ዓለም ይበሉ። በምሉ ምህላ ምዕራፉን ፈጽም። አርዕስት ተዘከሮን በጎደሎ በግዕዝ በምሉ በእዝል በምህላ አንሺ ገጽ ጀምረ ግራ ቀኝ አብጽ መስተብቁ በእንተ ማያት አፍላግ በል ምህላ መሪ ቃል አብ እግዚአብሔር ሰራይኩን ይምራ አሌታ ሳይነካ ነው። በመካከል ስርዓተ ነግ አልቦ የምህላ አንሺ አንሳ በጎደሎ ስመሮጣ ጸራኢ ስመሮዳ ጸራኢ ሳትል በንባብ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም በል። አርዕስት በምህላ መሪ ገጽ ጀምረ ቃሌን ቃኝ ቀኝ ግራ አብጽ ቀጥሎ ይዜኒ ወዘርፈሪ ብረት ስብሐተ ነግህ በል። በምሉ ምህላ ምዕራፉን ፈጽም ወይ ነገር ወሙ ፍትሖ ብለህ ስብሐት ሳትል ምዕራፍ ተራ ያለቀበት ባለ ተራ ሰብህ ወደ እግዚአብሔር ስብሐት በዜማ ይበል። አልወቱ መሪ ወተ መሪ ወይ ሀሎ በማይከሉ ስብሐተ ነግ ዋከሞሙን አንበህ ባለጠራት ዛዘዋ ወሙ ያለፉ ይበል እንደ ማለዳው ፈጽም። የመጨረሻውን ምዕራፍ ስብሐት ለአብ ወወልድ ወመንፈስ ቅዱስ ሀሌሉያ። ቀጥሎ አርዕስት በእዝልህ ቃልህን በምህላ መሪ ገጽ ጀምረህ አብጽሕ ወድሬው ይዜኒ ወዘልፈኒ ብለህ ስርዓተ ነግህ በል ይበልካህን መስተብቁ በእንተ ንጉሥ በል ምህላ መሪ ቅንዋት እስመ ለዓለም ይምራ በዚያው ቅደም በምህላ አንሺ ገጽ ተከተል። አርዕስት በምህላ አንሺ ገጽ ጀምረን ሴብሆን ግራ ቀኝ አብጽሕ። ሶስተኛ ቅንዋት እስመ ለዓለሙን በህብረት መልስ። የምህላ አንሺ ሁለተኛውን ቅንዋት እስመ ለዓለም ይምራ። በዚያው ቅንዋት እስመ ለዓለሙ ይቅደሙ። በምህላ መሪ ገጽ ይከተሉ። አርዕስት በምህላ አርዕስት በምህላ መሪ ገጽ እግዚኦ አዜ ኩሉን ጀምረው ቀኝ ግራ ይበሉ። ይባርክወን ብለው ቅንዋት እስመ ለዓለሙን ይመልሱ። ምህላ መሪ አቡን ይምራ። በዚያው ያሉት አቡኑን ይቅደሙ። በምህላ አንሺ አቡኑን ይከተሉ። በምህላ አንሺ ገጽ አርዕስት እግዚኦ ሰማይኩን ጀምረው ግራ ቀኝ ያድርሱ። እንደገና አቡኑን በህብረት ይመልሱ። ይበል ካህን ምሕረቱ ለአብ ብሎ እግዚኦ መሐረነ ክርስቶስ በግዕዝ በአራራይ በእዝል ከመሶስቱ ሰዓት አብጽሕ የመጨረሻውን እዝል እግዚኦታ ሳትል ስብሐት ለእግዚአብሔርም ሳትል ምስራቅ አቡን ምህላ መሪ ይምራ። በህብረት አንድ ጊዜ ዘልቀተው ምህላ መሪ ስንክሳር ያንብብ። ይበልቃህን አቡነ ይስት ምህላ መሪ ሰላም ለኪ ብሎ ውዳሴ ማርያም የዕለቱን በዜማ ይምራ። ተመሪ ይመራ። ሊቃውንቱ ውዳሴ ማርያምን ተከፋፍለው በዜማ ያድርሱ። መጨረሻው የመሪ ብቻ ነው። የጸሎታ መግቢያ የዕለቱን በል በምህላ ቀን ሰረከ በስጋም ድንግል ጾመ አርባ የሚለው አይባልም። ማስታወሻ የገብርኄር ምህላ ማስታወሻ የገብርኄር ምህላ ረቡዕ ውዳሴ ማርያም በዜማ መሆኑን አትዘንጋ። ጸሎታን እንደ ፈጸምህ ተፈሴ ማርያምና መልካ ስር በአራራይ ዜማ ድርስ። ይበልካህን አቡነ ይስት ሰግድ ለኪ ብለህ አንድ ታምረ ማርያም አንብብ። ይበልካህን አቡነ ይስት መልካ ማርያም ድገም። ይበልካህን አቡነ ይስት ታምረ ኢየሱስ አንብብ። ይበል ካህን አቡነ ይስት ይበል ካህን ወንበል ኩልነ በል በጎደሎ ምህላ በአራራይ በምሉ ምህላ በእዝር ነው ይበሉ ህዝብ ለለ ምዕራፉ ናስተበቋከ ስማ ወተሳል ምህላ መሪ እዝል ሰላም ይምራ በምህላ መሪ ገጽ ተሳልከ ብለው ሰላሙን ይቅደሙ። በምህላ አንሺ ገጽ ወኒት ማተከ ብለው ሰላሙን ተከትለው ይዝለቁ። በሶስተኛው በህብረት ሰላሙን አረየነ ብለው በዜማ ይዝለቁ። የተጽዕኖ ግብ አርየነን አቆይ ወምዝ ቅድም የቀረውን እግዚኦታ ይበልካህን እግዚኦ መሐረነ ክርስቶስ ሶስት ጊዜ ህዝቡ ይቀበሉ። ቀጥሎ ስብሐት ለእግዚአብሔር ስብሐት ለማርያም ስብሐት ለመስቀለ ክርስቶስ በህብረት በር ናምን ባዕዱ አምላክ በር ይበልካህን አቡነ ይስ ሰዓት ካለ በዜማ ሰዓት ከሌለ በድጋም ማለት ይቻላል። ከዚህ ቀጥሎ የዘጠኝ ሰዓት ጾመ ድጓ ከአርያም እስከ ሰላም ቃኝ አርያም በሶስት በስድስት ሰዓት የመራ ይምራ። አባባሉ እንደ ሶስት ሰዓት ነው። አርያም መሪ አቡን ይምራ። አባባሉ እንደ ሶስት ሰዓት ነው። አርያም መሪ ተባርኮን ይምራ። አንሺ አንሳ በአርያም መሪ ገጽ ጀምረህ የተመጥወነ ረግሙራ ሶስት ሶስት ጊዜ በል ምስጋድ በአርያም መሪ ገጽ ጀምረህ ይትባረክ እግዚአብሔር ሶስት ሶስት ጊዜ በል አብዝ ምሕረተከ ጀምረህ አንድ አንድ ጊዜ በል በሶስት በስድስት ሰዓት ተዘከረነን የመራ ተዘከረነን ይምራ። ከአርያም መሪ ቀጥሎ ያለ ሰው ተዘከረነን ያንሳ። በዚያው ገጽ ግንዋቱን ቅደም። ተዘከረነን ከመራ ቀጥሎ ያለ ሰው አጥነነ ሰማያተ ወረደ ይበል። በዚያው ያሉት ቅንዋቱን ተከትለው ይዝለቁ። አርያም መሪ ስብሐት ለአብ ወወልድ ወመንፈስ ቅዱስ ሲል በህብረት ለዓለም ብለ ቅንዋቱን በዜማ ይዝለቁ። አርያም መሪ ሰለት እግዚአብሔር አምላከ መድኃኒትህን ይምራ። አንሺ አንሳ አርያም በተመራበት ገጽ ጀምረ ማረና ብን ግራ ቀኝ አብጽሕ። አባባሉ እንደ ሶስቱ ሰዓት ነው። መስታውቁ በእንተ ሰላም በል አርያም መሪ ሰላም ይምራ። አባባሉ እንደ ሶስቱ ሰዓት ነው። ይበልካህን ሰላማ ብሎ እግዚኦ መሐረነ ክርስቶስ ሶስት ጊዜ ህዝቡ ይቀበሉ። በአርያም መሪ ገጽ ቅዱስ በአንሺ ገጽ ቅዱስ አንተ በመሪ በአማን ወልድከ በል ይበልካህን እግዚኦ መሐረነ ክርስቶስ ሶስት ጊዜ ህዝቡ ይቀበሉ። ሰላምታ የዘጠኝ ሰዓት በህብረት በል ናምን ባህዱ በል ይበልካህን አቡነ ይስት በጎደሎ ማብቂያው ከዚህ ላይ ነው። ኑዛዜ ብለህ ፈጽም የተጽዕኖ ግን ኧረ